የበግና ስጥልኝ ቃል ኪዳን ከስቴት ምልርደው ጤና ይስጥልኝ። ዊዝድሮ አድርጌ ነበር አስር ሺህ ብር እና አፕሩቭድ እንድታደርጉልኝ ነበር ዘጠኝ ሺህ ብር ዘጠኝ ሺህ ብር ዊዝድሮ አድርጌ ነበር።
መቼ ነው ያደረጉት?
ቤስት አካውንት አሁን ነው ያደረኩት እና በስልክ ቁጥር ነው?
አይ ስልኩን ልንገርሽ
እሺ እንገሩ
ዜሮ ዘጠኝ አርባ አንድ አስራ ሶስት
ቅርታ አንድ ዜሮ ዘጠኝ አስራ አንድ አስራ ሶስት አይ ዜሮ ዘጠኝ አርባ አንድ አርባ አንድ እሺ ዜሮ ዘጠኝ አርባ አንድ አስራ ሶስት እሺ አስራ አንድ ሰማንያ ስድስት withdraw ያደረኩበት ቴሌ ብር account ይሄኛው ነው አሁን የደወልኩበት።
እሺ ኮንፊርም ታደርጉልታል። ፕሮሰስ ላይ ነው። መልካም ምሽት።